ጤና ይስጥልኝ ማንባባ።
እግዚአብሔር ይመስገን። ማህበራዊ ሚዲያ አይቼ ነበረ ስለ መኪና ሽያጭ።
እሺ
እ Damas ዋጋውን ለመጠየቅ እና የት ነው እንዴት ነው የሚለውን ነው።
Damas የትኛው?
ከስንት ጀምሮ ነው ያላችሁ?
እኮ Damas እርሱ ያዩት የትኛውን ነው አባት?
okay በቃ ገብቼ አይቼ እነግርሻለሁ መልሼ።
እሺ አይ ብዙ እንትን ስላለ ያለና የሌላውን ለዩልኝ።
okay እሺ አይቼ እነግርሻለሁ በቃ እሺ